ወደ ሁለት ስፖርት ገብቶልሃል ምናምን ላይ ነበር ላይ ገብቼ መጣ የለም ነበር።
እሺ ምን አሉኝ? አልገባለሁትም።
አዎ የለም
ተመቸ ፌል አድርጎ ወደዛ እንደ ይገባለት ተላልፎለታል። ካልገባለት ሁሉ ስፖርትን ነው የሚያናገሩት።
ሄሎ እነሱን ደውለው አቤት ደንበኛችን እነሱን ደውለው ያናግሯቸው። ካልገባለት በእኛ በኩል fail አድርጎ ወደዛ እንዲገባለት ተላልፎለታል።
ተንትኗል፣ ገብቷል፣
ምን አሉኝ?
ተልከዋል። በእናንተ በኩል አዎ በእኛ በኩል ተልኳል።
ስንት እዛ ነው?
ምን አሉኝ? መስመሮች ይቆራረጣል። ደንበኛችን ሺህ ስንት ሞተ?
አንድ ሺህ ስምንት መቶ ነው።
ስልሳ አንድ ሰማንያ ስድስት ስልሳ አንድ
ድምፆት ይቆራረጣል። ምን አሉኝ?
ሰም- ሰማንያ ስድስት ስልሳ አንድ
ምንድን ነው ሰማንያ ስድስት ስልሳ አንድ የእነሱ እነሱ እንትኖቹ
የሁሉ ስፖርት ያው የእነሱ contact የለንም። website ኣቸው ላይ ያገኙታል።
ወደ ራሴ ነበር ይገባ በቃ በእናንተ በኩል ፖሊስ ታረጋግጠዋለች።
አዎ፣ በእኛ በኩል ደርሷል። እነሱ ጋር ደውሎ ይጠይቋቸዋል።
አየር ላይም ሊቆይ ይችላል።
አይቆይም ደመያችን እሺ